हेलो वही
हेलो आवेश आवेश हेलो አይሰማም?
ይሰማል ሄሎ አይ-
ይሰማል ይሰማል ይሰማል?
አዎ ሰላም ነው ብራዘር?
አለን አለን
ሰላም ነው?
ሰላም ነው እግዚአብሔር ከወዳ ይመስገን ቬክል ነበር የምደውልልህ።
እሺ
አ፣ ከወዳ ቬክል ነበር የምደውልልህ።
አውቄያለሁ አውጥቷል እኮ የ electrical ማምረቻ ትሩኮል ድርጅት ነው።
አውቄያለሁ ትሩኮሉን አውጥቷል አውጥቶላል? አ?
አዎ okay እሺ። አይ ተደውሎ ነበር እና አይ ነበር ቅድም።
ኧረ ለዛ አይደለ ነው አንተ ጋር አይደለ አወራኋት እኮ ልጅቷን ማናት ብሌን ናት ማን አወራት የምትባል እንዴ?
አዎ ሄለን ሄለን ሄለን ሄለን አዎ አውርቻታለሁ አወራት? okay አዎ ሙሉ መረጃ ነግራኛለች ሰጠችህ?
ብቻ ዋ- ይ- ወር ያህል ይቆያል ብላለች ዋጋም አልነገረችኝም
okay ስድስት ሰው ቢጭ ነው የፈለግከው አንተ?
አዎ
አዎ ወር ያህል ሊቆይ ይችላል። ግን ያው አንተ እንትን ብለህ አሁን ወር ያህል ስንልክ እ፣ አሁን ወ- እኛ ካልን ራሱ አንድ ሁለት ሰ- ሳምንት ምናምን አልፎታል ወር ካልን ራሱ okay እና ነው መተህ ተመዝግበህ ወረፋ ብታስይዝ አሪፍ ነው።
መልካም ስንት ነው ዋጋ
አሁን እ፣ አሁን አሁን ላይ እየተሰሩ ያሉት ማለት ነው ስድስት ሰው የሚጭኑት አዲስ feature ተጨምሮላቸዋል። ከበፊቱ እሺ advance ሆኖ ነው እየተሰሩ ያሉት።
እሺ ብዙ ነገሮች ተጨምሮላቸው እና ዋጋ አልወጣላቸው አልወጣም ግን የበፊቱ እስከ ዘጠኝ መቶ አርባ ሺህ ምናምን ነበር ዘጠኝ መቶ ሀያ እሺ ሺህ ምናምን እ፣ ተሽጦ ነበር። ግን የአሁኑ ደግሞ feature ምናምን ስለተጨመረላቸው እ።
ዋጋ አልወጣላቸው
በቃ ዋጋ ሲወጣ ለምን እና አልመጣም ለዛ ነው እንጂ እነግርህ ነበር ችግር የለውም።
እኮ ዋጋ ሲወጣ ብመጣ ይሻላል
ትችላለህ ወይም ደግሞ አይ እንዴት መሰለህ አሁን እኛ አንተ የት ነህ?
እኔ ይኸውልህ ወደ እንትን ነኝ ወደ ሻሸመኔ አካባቢ ነኝ hello
አቤት አቤት
okay፣ ወደ ሻሸመኔ ነህ?
አዎ ሻሸመኔ ከሆንክ አካባቢ እኮ ነኝ ሐዋሳ ላይ እኛ branch አለን እና
አለ ይኸውልህ እኔ አሁን ምን ሻ- መሰለህ ሐዋሳ ታዲያ አሁን branch ለአንተ አለን።
ለአንተ ግልጽ አድርጌ እ፣ ልነግርህ ማለት ነው የሐዋሳው ላይ አንድ ተመዝግቤ እሺ ያለው ግን ችግር እዛ የለውም።
እናንተ ጋር ትንሽ የትራንስፖርቱ እንዲቀንስልኝ ፈልጌ አንድ ሁለት ልጨምር okay ፈልጌ ያለው እኔ
okay፣ እሺ እሺ፣ እየሰማኸኝ ነው ችግር የለውም። በቃ አዎ አዎ እየሰማሁህ ነው፣ አ- ተረድቻለሁ።
አዎ አንድ ሁለት እኔ ፈልጌ ነው እዚህ ተመዝግቤ ያለው አንድ እንትን ብያለሁ ግን የተወሰነ ዋጋ እንዲቀንስልኝ አሁን የሆነ ዶልፊን አለኝ እሱን እያወጣው ነው ያለሁት
okay እሺ፣
አዎ ለዛ አሁን አንተ ይኸውልህ እኔ እደውልልሃለሁ ዋጋው ይሄ እ፣ አሁን አዲስ feature የተጨመረውን እንትን ሲል ዋጋውን ትነግረኝና hello okay፣ ወይ እሺ፣ ደውልልኝ፣ ችግር የለውም።
እሺ